ጤና ይስጥልኝ ዶክተር ይገጥኝ ባክስ መረጃ ማለት ሰላም አደርሽ።
እግዚአብሔር ይመስገን።
እንዴት ነሽ?
እግዚአብሔር
ፕሮሰስ ለመጀመር ፈልጌ ነበር እና እያዳመጥሽኝ ነው።
ተማት የደወልኩት ከሻሸመኔ ነው።
እሺ
መሄድ የምፈልገው አሜሪካ ምናምን ጥሩ ቦታ የሚባል ቦታ ላይ ነው እና በስራ ነው መሄድ የፈለኩት።
እሺ አሜሪካ በስራ አዎ።
እሺ ደበኝ እና ምን ምንድን ነው የሚጠበቅብኝ ማድረግ ያለብኝ ነገር ምንድን ነው?
እሺ በመጀመሪያ እ፣ እዛ ሀገር ከሚገኙ ድርጅቶች የስራ ቅጥር ያስፈልጉታል። ይሰማዎታል ደንበኛችን?
አዎ እየሰማሁኝ ነው።
እ፣ በመጀመሪያ የሚያደርጉት እዛ ሀገር ከሚገኙ ቀጣሪ ድርጅቶች የቅጥር ደብዳቤ ይደርሶታል።
እሺ ያንን ካደረጉ በኋላ ቪዛ process ይጀምራሉ ማለት ነው ደንበኛችን።
okay። እኔ እኔ መጀመሪያ ያንን ነገር መጨረስ የምችለው አዎ አዎ፣ እርስዎ ናት። እ፣ እኔ አሁን ስልሽ እንደዚህ እዛ ማውቀው ሰው ምናምን የተንበራኪ በስራ መልኩ የመሄድ ፍላጎት አለኝ እንጂ እሺ እዛ የትኛውም ልምስራት ሄጄ ለመስራት ዝግጁ ነኝ እንጂ እዛ ካሉ ድርጅቶች ወይም company ጋር ምንም አይነት connect የምንጠቀም እሺ እ፣ የ company ዎቹን ድረገጽ እኔ እሰጥዎታለሁ። እዛ ላይ ገብተው እ፣ የሚፈልጉት ስራ ላይ apply ያደርጋሉ ደንበኛችን።
እሺ በቃ ትልክልኛለሽ አሁን እ፣ እኛ በስልክ ብቻ ነው የምናስተናግደው። ወረቀትና እስክሪብቶ ከያዙ ልነግርዎት እችላለሁ።
ወረቀትና እስክሪብቶ እሺ
መስመር ላይ ነው ደንበኛች።
አዎ አንዴ አንዴ ቢሮ ነው ያለሁት እና እስክሪብቶ ጠፍቶብኝ እየፈለኩ ነው አንዴ ይቅርታ እሺ
አብረው እስኪ ያሉ እሺ አ- አሁን ንገሪኝ።
እሺ W W ሶስት ጊዜ W ሶስት ጊዜ ማለት ነው እሺ
dot ሶስት Indeed
እ Indeed
Indeed አዎ ይሰማዎታል አዎ Indeed ወይስ በፍ- በፊደል ልንገሮት?
አይ Indeed አልሽኛ አዎ ችግር ነው Indeed dot com dot com
እዚህ ላይ ገብተው እ፣ እ።
የሚፈልጉት ስራ ላይ እ፣ apply ማድረግ ይችላሉ ደንበኞች።
እሺ በጣም ነው የማመሰግነው አመሰግናለሁ እሺ፣ ሌላ ጥያቄ አለዎት?
አይ በቃ ይሄ ነው እሺ፣ ወደ Hello Visa ስለደወሉ እናመሰግናለን። መልካም ቀን።